ትምህርት ቤት ልክ ያለው
እ ምን ነበር የላኩልን?
ሄሎ
ሄሎ ወይ እ ምንድን ነው የላክልን?
ውድድሩ win አድርጌ ነበር።
እ እ?
ውድድሩ win አድርጌ ነበረ።
ምን win አድርጌ ነበር?
ውድድሩ ውድድሩ
እሺ ይልካልናል ቴሌግራም ላይ።
አዎ ልክ ያለው እሺ በቃ check እናደርገዋለን። እሺ
ምን አልከኝ?